ሽለን ያደርገው ባከሽ በፍቅርሽ ቢረታ በፍቅርሽ ቢረታ በፍቅርሽ ቢረታ ከምኔው ወደድኩሽ ከምኔው ተሰማኝ ከምኔው ተሰማኝ ኧረ እንዴት ሆነና ልብሽ ልቤን ቀማኝ ልብሽ ልቤን ቀማኝ እየየው ድማሞ እየየው ድማሞን እየየው ድማሞን እየየው ድማሞን እየየው ድማሞ እየየው ድማሞን እየየው ድማሞ ልቤ ብርቱ ነበር ሆድዬ በኃይለኛነቱ የኔ ያለ አንቺ ተረታብኝ ሆድዬ ምን ይሆን ምክንያቱ የኔ ያለ እባክሽ አንቺ ልጅ ሆድዬ እፍረቱ ይቅርና የኔ ያለ ፍቅራችን በይፋ የኔ አለም ይታወቅ ይውጣና የኔ አለም አካል አይነሽን ጣል አርጌብኝ እባክሽ አካል ፈቀሽ ለኔ አድርጊው እባክሽ አልታወቀልሽም ያንቺ ተደብቆ ያንቺ ተደብቆ ያንቺ ተደብቆ ተሰማ መውደዴ የኔ ብቻ ታውቆ የኔ ብቻ ታውቆ የኔ ብቻ ታውቆ አታጥሪልኝም ወይ ኧረ ተይ አይሆንም ኧረ ተይ አይሆንም አልችልም ቀርቤ የኔንም ያንቺንም የኔንም ያንቺንም ፍቅርሽ ቢያሸንፈኝ የኔ ዓለም አከራቴ ሆነ የኔ ዓለም ያስገላል የኔ ሆድ እኔ አንቺን መውደድ የኔ ዓለም እያብሰለሰለው የኔ ዓለም ሁሉም በየቤቱ የኔ ዓለም ምነው የኔ ብቻ የኔ ዓለም መውደድ መሰማቱ የኔ ዓለም አካል አይነሽን ጣል አርጌብኝ እባክሽ አካል ፈቀሽ ለኔ አድርጊው እባክሽ አልዋላደረ በአንድ ቀን እይታ በአንድ ቀን እይታ በአንድ ቀን እይታ ሳሰብኩት መንፈሴን በፍቅርሽ ቢረታ በፍቅርሽ ቢረታ በፍቅርሽ ቢረታ ከምኔው ወደድኩሽ ከምኔው ተሰማኝ ከምኔው ተሰማኝ ኧረ እንዴት ሆነና ልብሽ ልቤን ቀማኝ ልብሽ ልቤን ቀማኝ እየየው ድማሞ እየየው ድማሞን እየየው ድማሞን እየየው ድማሞን እየየው ድማሞ እየየው ድማሞን እየየው ድማሞ ልቤ ብርቱ ነበር ሆድዬ በኃይለኛነቱ የኔ ዓለም ባንቺ ተረታብኝ ሆድዬ ምን ይሆን ምክንያቱ የኔ ዓለም እባክሽ አንቺ ልጅ ሆድዬ እፍረቱ ይቅርና የኔ ዓለም በይፋ ሆድዬ ይታወቅ ይውጣና የኔ ፍቅራችን በይፋ ሆድዬ ይታወቅ ይውጣና የኔ ፍቅራችን በይፋ ሆድዬ ይታወቅ ይውጣና